hello ጤና ይስጥልኝ። ዋሽንግተን ካልሽኝ ተባኮ ምን ልርዳዎት?
ሰላም ነው አባ።
ሰላም።
ውጤት ነበረኝ እናንተ ጋር የተሰራ
የምን ውጤት ነበር?
blood morphology እና occult stool ምናምን የሚል ምርመራ አድርጌ- አድርጋ ነበር mother።
okay እሺ። የ የዋናውን medical reception ስልክ ልስጥሽ እና እነሱ ናቸው መላክ የሚችሉት።
እኮ reception ኗ ጋር ደወልኩኝና ያነሳችልኝ አይደለም።
አ- እኛ እንትኑን መላክ አንችልም። ውጤቱን system ኡ ስለሌለን ያንን ማድረግ ስለማንችል ነው።
እኮ እሺ፣ ወይ ታሳውቅልኛለህ ወይ እ፣ ስልክሽን የሆነ ነገር።
እኔ ደውዬ አስተላልፍልሻለሁ። አንቺ እሺ።
ግን ደውለሽ እንትን ቢያቸው።
እሺ፣ እሺ።
ሰማለህ በል።
reception ኗ ጋር ልደውል አይደለ?
አዎ፣ አዎ፣ እሰማለሁ።
አስራት በልሁ አስራት የታካሚዋ ስም። አዎ፣ okay እሺ። እኔ አሳውቃቸዋለሁ። አንቺም እንትን ቢያቸው።
እሺ አባቴ።
እሺ፣ መልካም ቀን።
እሺ፣ አመሰግናለሁ።